ሁሉ ከእጄ ሁሉ ከደጄ ምንስ ጎደለኝ ምንስ አጥቼ አሁን ተረዳሁ አሁን ታወቀ ለካስ ፍቅርሽ ነው የሚያስጨንቀኝ ለካስ ፍቅርሽ ነው የሚያስጨንቀኝ ከምን ያደርሰኛል ፍቅር የኔ አበባ ብር ጌጥ ባበዛ መውደድ የኔ አበባ አንቺን ካላስገኘ ፍቅር የኔ አበባ መውደድን ካልገዛ ፍቅር የኔ አበባ ይመስገን እኔማ ምንም አላጣሁኝ ሁሉም በቀረና አንቺን ባገኘሁን በተዋበ ምንጣፍ ፍቅር የኔ አበባ ባማረ ቤት ቃ መውደድ የኔ አበባ በደመቀ ማብራት ፍቅር የኔ አበባ በሌሊት ጨረቃ መውደድ የኔ አበባ መኝታና ሳሎን እንዲሽ ቆጠቆጡ አይደለም ወይ ወና ያሹትን ሰው ሲያጡ አላፍም ቃልሽ ቃሌ ነው ምንጊዜ እንድታምን ነው ያውልሽ ያውልሽ አበባው የልቤ አሻራ ነው ያውልሽ ያውልሽ አበባው የልቤ አሻራ ነው አበቦቹ ተፈጥሮ ካደለው ለፍቅረኞች ከተደላደለው አንቺን ጊዜ እኔ ስጠብቅሽ እየቀረሽ ምነው ማስጨነቅሽ አ ባንቺ ፍቅር እየተጨነቁ አንቺ ባጣ ስብከነከን ዋልኩ አበባውን ውሰጅ አንቺ እኮ ነው እንዴት ነው ያታርጊ ምን ነው አላጥፍም ቃልሽ ቃል ነው ምንጊዜም እንድታመን ነው ያውልሽ ያውልሽ አበባው የልብ ሸራ ነው ያ